ইরে বলছিলে না
Hello.
አይን ሄሎ።
ራሱ ጠላ ሄሎ እሺ አባ ሰላም ነው አቤት አለን አለን እሺ እ፣ ምንድን ነበረ ጥያቄ
ስፒኒንግ ይሄ ጀት ኤክስ ላይ ፕሮሞሽን ምናምን የሚል ነገር circulate የሚያደርግ አለ እና point ኧ እሷ ም።
ምድረች መሰለ ም፣ ም፣ tournament ነው okay እ፣ tournament ነው እ፣ ም።
ያው ማለት ኢትዮጵያ ውስጥም የሆነ አለም ላይ total ውድድር አ።
ነው እሱ እና okay tournament ኡ ከአምስት መቶ በላይ point ካመጣ spin ኡ account ታደርጋለች አንተ የምትጫወተውን deposit የምታደርገውን withdraw የምታደርገውን percent እና እዛ ጋር እየመደብክ የምትጫወተው አለ አይደለ JetX ላይ Aviator ላይ አ፣ yes, yes, እሱን ነው yes.
count የምታደርገው የሆነ balance Okay.
በጨመርክ ቁጥር አ፣ እሷ እንትን ትልልሃለች ማለት ነው ያ ነው ከዛ ምንድን ነው የሚሆነው ተሸላሚ ትሆናለህ ማለት ነው tournament ኡ ላይ ከአምስት መቶ በላይ ካመጣህ ም፣ እ፣ ትወዳደርና እ፣ እንትኖቹ ያው ፈረንጆቹ ማለት ነው ፕሮቫይደሮቻችን ኦኬ ቱርናመንቱን በየወሩ ያሳውቁናል ለዛ ነው አሃ እንጂ ልክ እንደ ቦነስ ነው ማለት ነው እንደ ቦነስ ነው whatever አግኝም አታግኝም መጫወትህና ሪከርድ ምን ያህል ተጫውተሃል ነው
እ እ።
ምን ያህል ተጫውተሃል ነው አ ምን ያህል ተጫውተዋል ራሱ ካውንት ያደርግልሃል ስፒኗ ፖይንት አ።
ታስቀምጥልሃለች ትዘረዝርልሃለች ሁላ እንደዚህ አንደኛ አዎ፣ የሚመራውን የሆነ ምናምን currently ሰውዬ ራሱ የሚመራው ምናምን ምናምን ነገር አሁን ሊስታርት አድርጎታል እና ሊትራሊ በቃ እሱ ላይ ያለ ም፣ አ፣ ኦኬ ሻባ።
እና የኔን ካውንት ማድረጉን በምሮ መቀው ከላይ ስፒኗ ላይ ያንተን ታስቀምጥልሃለች ፖይንቷን ኦኬ ኦኬ አዎ፣ ኦኬ እሺ፣ እሺ አባት።
ቴንክ ዩ መልካም ቀን እሺ፣ እሺ።